ጤና ይስጥልኝ።
ሰላም ነው እናት፣ እንዴት ነሽ?
እግዚአብሔር ይመስገን።
ከዚህ ሞባይል ከሁሉ ስፖርት ወደ ቴሌብር depos- እንትን አድርገን ነበር withdrawal አድርገን ነበር እና
እሺ ብሩ ግን ወደ ቴሌብርም አልመጣም። ከሁሉ ስፖርት account ተቀንሰዋል።
ቴሌግራም ላይ ልከውልናል።
ቴሌ- በምን እንትን አድርጎ በ- ምን ላይ ላገኘው እንትኑ ቴሌግራም ቁጥራችንን የያዙ
እሺ ከዛስ ምንድን ነው የሚልክላችሁ?
transaction history ውን transaction history ውን አይከፍትም።
logout login አድርገው ይሞክሩትና ሲመጣለት ይላኩልን።
መልካም እሺ። ቁጥራችሁ ስንት ነው?
ዜሮ ዘጠኝ ሰባ ስምንት እሺ ዜሮ ዘጠኝ ሰባ ስምንት አስራ ስድስት አ ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አመሰግናለሁ። እሺ